hello hello ሰላም ጤና ይስጥልኝ Best Bet የሆነ ብር አልገባለኝም ነበረ እስካሁን ትላንትና withdraw አድርጌ ነበረ።
እሺ አንዴ ላስተላልፍልህ ቆይ እሺ ይሄ በዚህኛው ስልክ አይደለም።
እሺ ቆይ አንዴ አናግራቸው እነሱን እሺ
hello hello፣ ሰላም ነው።
ሰላም እንዴት ነህ?
እ የሆነ ብር አልገባለኝም ነበረ ደውዬ ነበረ ሶስት ጊዜ እስካሁን አልገባለኝም።
withdraw አድርገህ ነው?
አዎ በዚህኛው ስልክ ሳይሆን እ ዜሮ ዘጠኝ እሺ ንገረኝ። ዜሮ ዘጠኝ ሰላሳ ዘጠኝ እሺ ዘጠና ሶስት እህ ሰባ አምስት ዜሮ አንድ
ስንት ብር ነበር?
ሁለት ሺህ ሁለት ጊዜ እና ሶስት ሺህ አንድ ጊዜ ደውዬ ነበረ ብዙ ብዙ ትላንትና እኮ ነው ብሩ።
ኦኬ እሺ በቻፓ ነው ያደረገው?
አዎ አዎ በሻፓ ነው።
पकड़ का क्या बोलते
ሁለት ሺህ እና ስንት ሺህ ነሽ ነው ያልከኝ? ወንድም?
ሁለት ሺህ ሁለት ጊዜ እና ሶስት ሺህ አንድ ጊዜ አጠቃላይ ሰባት ሺህ ማለት ነው።
አዎ ሁሉም ገብተውልሃል እኮ ወንድም።
ኧረ አልገባለኝም።
ካሊፋ ጀማል አይደለ?
yes yeah አዎ 53 መጨረሻው ያ ንግድ ባንክ account አዎ 63 53 ብሎ የሚጨርስ account ላይ ገብቷል። ካሊፋ አሁን ነው ቼክ አድርገው እንዴ?
እሺ። ገብቷል already ገብቷል ነው የሚለው። ደውለልን ካልገባ እሺ እሺ እሺ